አማራ ክልል ውስጥ ዳኞች ላይ የሚፈጸም ጥቃት እንዳሳሰበው የክልሉ ጠቅላይ ፍርድ ቤት አስታውቀዋል። ከሰሞኑ ምዕራብ ጎጃም ዞን ውስጥ ሦስት ዳኞች ማንነታቸው ባልታወቁ ሰዎች ጥቃት እንደተፈጸመባቸው ተገልጿል። መንግሥት ለዳኞች ደህንነት ጥበቃ እንዲያደርግ እየተጠየቀ ነው። አስቴር ምስጋናው ተጨማሪ አላት።
በአማራ ክልል አንዳንድ አካባቢዎች ፍትህ ተዛብቶብናል በሚሉ አካላት በዳኞች ላይ ጥቃት እየተፈጸመ እንደሚገኝ ነው የክልሉ ጠቅላይ ፍርድ ቤት ያመለከተው። ፍርድ ቤቱ ድርጊቱን የዳኝነትን ነጻነት ይጋፋል፣ የፍትህ ስርዓቱንም ያጓትታል በማለትም አውግዟል። ከሰሞኑ በምዕራብ ጎጃም ዞን ዱርቤቴ ከተማ በሶስት ዳኞች ላይ የደረሰው ድብደባም መንስኤው ፍትህ ተዛብቶብናል በሚሉ ህገወጦች እንደሆነ ነው የፍርድ ቤቱ የህዝብ ግንኙነት ዳይሬክተር አቶ ታዘባቸው ጣሴ የተናገሩት የካቲት 18 2012 ዓ.ም ደቡብ አቸፈር ወረዳ ዱርቤቴ ከተማ ላይ ከቀኑ ሩብ ጉዳይ ለ12 አካባቢ በሶስት ዳኞቻችን ላይ ማለትም አቶ ኤፍሬም ኪዳኔ፣ አቶ ቻላቸው ታፈረና አቶ ወርቅነህ ቸኮል የተባሉ ዳኞቻችን ላይ ለጊዜው ማንነታቸው ያልታወቁ ሰዎች ጥቃት አድርሰውባቸው ተሰውረዋል። ህገወጦች ለእኔ ካልወሰንክልኝ በሚል ያሉበት አካባቢ ተከትለው ሄደው እርምጃ መውሰድ እየተደጋገመ የመጣም ስለሆነ ይሄ በጣም ስላሳዘነና ትኩረት እንዲሰጠውም ስለምንፈልግ ነው። እነዚህን ጥፋተኞች ለመያዝ አንድ ትልቅ የምርመራ ቡድን ተዋቅሮ ከፍተኛ ስራ እየሰራ ነው ያለው። የምርመራ ቡድኑ ምን ምን ስራዎች ሰራ የሚለውን ነገር በቀጣይ የምናየው ሆኖ ለጊዜው ግን የምርመራ ቡድን ተዋቅሮ ትልቅ ስራ እየሰራ መሆኑን ህዝቡ እንዲገነዘብ እንፈልጋለን።
ጥቃቱ ከደረሰባቸው ዳኞች መካከል አንዱ አቶ ኤፍሬም ኪዳኔ በበኩላቸው ጥቃቱን የፈጸሙትን ሰዎች አናውቃቸውም፣ አላማቸውም ምን እንደሆነ ያልታወቀ ነው ብለዋል።
ሶስታችንም አንድ ላይ ነበር። ሶስት ባልደረቦች ከእኔ ጋር ሁለት ነበሩ። ጉዳት የደረሰብን በዱላ የማጅራታችን አካባቢ ነው። ከኋላ አላማቸው ምን እንደሆነ ዋናቅንኛ የተሰጠን የስራ ኃላፊነት ጨርሰን ከወጥን በዚህ ዕለት እንደምናደርገው ነው።
የፍርድ ቤቱ የህዝብ ግንኙነት ኃላፊ አቶ ታዘባቸው በበኩላቸው ይህ አይነት ጥቃት በተለያዩ አካባቢዎች በዳኞች ላይ እየተፈጸመና ቁጥሩም ከጊዜ ወደ ጊዜ እየበዛ በመምጣቱ መንግስት ለዳኞች የደህንነት ጥበቃ ሊያደርግ ይገባል ሲሉ አሳስበዋል።
እንዲህ አይነት በዳኞቻችን ላይ ጥቃት ሲፈጸም ዛሬ መጀመሪያው አይደለም። በተደጋጋሚ በተለያዩ አካባቢዎች ላይ ጥቃት ይፈጸማል። ይሄ ጥቃት ዳኞቻችንን ተስፋ እስከ ማስቆረጥ እየደረሰ በፍርድ ቤቶቻችን ውስጥ ያሉ ዳኞች ሁሉም እንከን አልባ ናቸው ልንል አንችልም። ነገር ግን ራሱን የቻለ ስርዓት አለው። አንደኛው ተበድለናል፣ ፍርዱ ትክክል አይደለም የሚሉ ካሉ ይግባኝ የመጠየቅ በይግባኝ የማስተካከል እድል አላቸው ሁለት ሶስቴ። በሁለተኛ ደረጃ የስነ ምግባር ችግር ዳኞቻችን ላይ ከታየ ደግሞ እርምጃ ይወሰዳል። ይኖራሉ አልፎ አልፎ እንዲህ አይነት የስነ ምግባር ችግር ያለባቸው ዳኞቻችን ይኖራሉ። ኑረውም እርምጃ ተወስዶባቸዋል። የተባረሩ አሉ። በሕግ ተጠይቀው እስር ቤት የገቡ አሉ። ከዚህ ባሻገር በየጊዜው እየተቀጡ እንዲማሩ እየተደረጉ ያሉ አሉ። እንደ ኬዛቸው እርምጃ እየተወሰደባቸው ያለ የፍርድ ቤቶች አሰራር ግልጽ ስለሆነ በጉልበት መጠቀም አዋጭም አይደለም፣ ትክክልም አይደለም። የፍትህ ስርዓቱን መጋፋት ይሆናል ነው ከዚህ አንጻር የህግ የበላይነት ጥያቄ ውስጥ እየወደቀ ስለሆነ ለህግ የበላይነት መረጋገጥ ለዳኞቻችን ጥበቃ ለማድረግ ሁሉም የራሱን አስተዋጽኦ ማበርከት አለበት የሚል ነገር አለኝ።
በጉዳዩ ዙሪያ በባህር ዳር ከተማ ያነጋገርናቸው አስተያየት ሰጪዎች ደግሞ መንግስት በዳኞች ላይ እየተፈጸመ ያለውን ጥቃት ካልተከላከለና የህግ የበላይነትን ካላስከበረ በመጪው ሀገራዊ ምርጫ ላይ ከፍተኛ ችግር ሊፈጠር ይችላል ብለዋል።
ስሜ ጌዛቸው ወንድም ይባላል። የህግ ባለሙያ ነኝ። በህግ የሚሰራን ዳኛ ከችሎት ውጭ ጠብቆ ጥቃት ማድረስ ለሌላውም ዳኛ ትልቅ የማስጠንቀቂያ ደወል ነው። ሁሉም የዳኝነት አካል ሁሉም የፍትህ አካል በዚህ ላይ ርብርብ አድርጎ አንድ ትልል ሊወሰድ ይገባዋል። ምክንያቱም ከወዲሁ መቆምና መቋጨት ስላለበት ይሄ የፍትህ ስርዓቱን ለማጥቃት የተሰነዘረ ነው። ለግለሰቦች አይደለም፣ እነዛ ሰዎች አይደሉም። እዚህ ላይ አሁን ዳኛው personally ሳይሆን የክልሉ የፍትህ አካል እንደተጠቃ መቆጠር ያለበት እውነታውን ፍርድ ቤቱ ቢያስቀምጥም ይህን አልተቀበልንም የሚል መንጋ አካል ሊመጣ ሁሉ ይችላል ማለት ነው። ትክክለኛ ፍትህን እቀበላለሁ የሚል ማህበረሰብ አካል ካልተገኘ በጣም አስቸጋሪ ነገር ነው እና ይሄ ውጤቱ በጣም ብዙ መዘዝ የሚያመጣ ነገር ስለሆነ መንግስት መቆጣጠር እንደሚችል መምራት እንደሚችል ማሳየት ያለበት ጊዜ ነው ብዬ ድብደባ ከደረሰባቸው ዳኞች መካከል ሁለቱ ታክመው ወደ ቤታቸው የተመለሱ ሲሆን አንደኛው ግን ጉዳታቸው ከበድ ያሉ በመሆኑ በሆስፒታል ሕክምና እየተደረገላቸው መሆኑን ነው የህዝብ ግንኙነት ዳይሬክተሩ የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
away.